ሄሎ ሰላም ጤና ይስጥልኝ። ቤት ሰላም ነኝ። እባክዎ ምን ልርዳዎ?
በአንድ ወድጃ ነበርና ይልን እስኪ አስለቅቀው ብለውን ቦነስ ምን አልከኝ?
በአንድ ክለብ ወድጄ ነበርና ቦነስ አስለቅቅ ብለውኝ።
እሺ ቦነስ ንገረኝ። ካሸር ኮዱን እና ቼክ ላድርገው።
አስራ ሶስት አስራ ሶስት ዜሮ ስድስት ዜሮ ስድስት ሀምሳ አምስት ሀምሳ አምስት ሀምሳ አምስት እሺ ስልሳ ስድስት ስልሳ ስምንት ስልሳ ስምንት ነው የምትመጨረሻ።
እሺ እሺ ሀምሳ ብር ቦነስ አለው። እሺ ይሄ ደግሞ ሰጥ ትችላለህ።
እሺ
ስለደወልክ እናመሰግናለን። መልካም ቀን።